ጤና ይስጥልን። ቤት ቤት ቤቲ ነው የምንረዳው።
አስራ ሶስት ሀምሳ አንድ ካሻር ኮልንገር እሺ፣ ወዳጅ
አስራ ሶስት ሀምሳ አንድ
አስራ ሶስት ሀምሳ አንድ አዎ
አስራ አራት ሰባ ሶስት
እሺ የመጀመሪያዎቹ አንድ ሁለት ሶስት አራት አምስት ስድስት ሰባት ጨዋታዎች አልፈውልሃል። ሌላው ገና ገና ነው።
ይወደቃል የለውም እስካሁን ሰባት የለውም።
አቋራል እሺ እሺ መልካም ምሽት።